አምስተኛ ደመሰሪ ዋቆም እንደዛ
ሰላም እንዴት አደራችሁ? ሰላም ነው። ዋን ኦፍ አይት መኪና ነበረን። ሁለት ሺህ ሰባት ሞዴል መኪና ለማስመዝገብ ነበር።
ዋን ፋይፍ ሁለት ሺህ ሰባት አዎ፣ እሺ ስለ እንትኑን አፕሊኬሽን አውርደሃል እንዴ?
ምን አልሽኝ? ማለት አፕሊኬሽኑን አውርደሃል?
እ እ
የአዳማት application አለና እሱን install አድርገሃል?
አይ ምንም ነገር የማውቀው ነገር የለም። እኔ በዚህ ቁጥር ብቻ ደውል ተብዬ ነው የተነገረ።
እሺ Play Store ላይ ግባና አዲያማት trip የሚል application አለ።
እሺ እሱን install አድርግ፣ ወይም ደግሞ በዚህ ስልክ ቁጥር link እልክልሃለሁ።
እሺ፣ ጥሩ እሺ
እሺ፣ ማለት አመሰግናለሁ።
መልካም